Hello ጤና ይስጥልህ።
አ ተቋረጠ አይደል?
አዎ በጣም ይታ
እሺ ስልክ ቁጥር ይነግሩናል። የወይዘሮ አልማዝ አዳነን ስልክ ቁጥር ዜሮ ዘጠኝ ሀያ አራት እሺ
ማነው sorry ዜሮ ዘጠኝ አስራ አንድ አስራ አንድ
Hello ይሰማናል። ይቀጥሉ ዜሮ ዘጠኝ አስራ አንድ Hello ይሰማናል።
ዜሮ ዘጠኝ አስራ አንድ እሺ አስራ አንድ
ስድስት አስራ አንድ ዘጠና አንድ
ዜሮ ዘጠኝ አስራ አንድ
ዘጠና ስድስት ዘጠና ስድስት
አስራ አንድ ዘጠና አንድ አስራ አንድ ዘጠና አንድ ላምበረት አካባቢ ነው ያለ ይሄኛው።
አ አ እሺ ሌላ የምረዳዎት ነገር አለ?
thank አመሰግናለሁ። ይሄው እሺ ስለ ደወልን እናመሰግናለን። ስለ አገልግሎት ያሉትን ሀሳቦች
እሺ እሺ እሺ እሺ